ጤና ይስጥልኝ ፍሬህይወት ከቤስት ቤት እባክዎትን ምን ልርዳዎት?
የሆነ ብር በእናትህ እስካሁን እየጠበኩኝ ነው። አርባ ደቂቃ ደግሞ ደረሰ። ምን ነው በጣም ማውጣት አይቻልም?
withdraw አድርገህ ነው? withdraw አድርገህ ነው?
አዎ ማታ እንደው ሀያ ሀያ አራት ሰዓት ደረሰ።
ስንት ብር ነበረ?
ሁለት ሺህ አራት መቶ ሁለት ሺህ አራት መቶ በደወልክልኝ ስልክ ነው?
አዎ እሺ አንዴ ትጠብቀኛለህ ልሂድልህ።
አዎ ይስ እንግዲህ እሺ አንዴ ጠብቀኝ።
Gracias.